ጤና ስፖርት ነው ባኮ የምንረዳው።
ትናንት አስራ አንድ ሰዓት አካባቢ ዊዝቦ አድርጌ ነበር። ጠዋት ማለት ነው እና እስካሁን አልገባሁም።
ቴሌግራም ላይ ልከውልናል።
የትኛው ነው ፌስቡካችሁ አምሳ ምናምን ሺ
አይ follower ቁጥር ያለው የያዙ እ?
የቴሌግራማችን ቁጥር የያዙ እሺ ስጪኝ ዜሮ ዘጠኝ ሰባ ስምንት
እ፣ አንዴ ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት
ዜሮ ስድስት አሁን በቃ እንትን አድርግቻለሁ።
እሺ ምንድን ነው የምልክልሽ?
አልገባልኝም ያሉትን ከዝውውር ታሪክ ላይ ፎቶ አንስተው ይላኩ።
Okay transaction ኑ ማለት ነው።
አዎ እሺ